ጤና ይስጥልኝ። የአዴን ሆቴል ደስታ ሳምራዊት ነኝ። ባኮሌቶ ሄሎ፣ ጤና ይስጥልኝ። ከ ArifPay ነው የምንደውልልዎት።
ከየት
ArifPay
እሺ፣
እ፣ በእርስዎ ሆቴል ውስጥ የእኛ POS ይገኛል። ደንበኞች ክፍያ የሚከፍሉበት ማለት ነው።
እሺ። የፋይናንስ ስልክ ልስጥሽና ከፋይናንስ ጋር ነው እንትን የምትይውቀ
እሺ።
ዜሮ ዘጠኝ ሀያ ሶስት ዜሮ ዘጠኝ ሀያ ሶስት አስር አስር ሰባ ስድስት ዘጠና ዘጠኝ
መስመር ላይ ያሉ
ሰባ ስድስት ዘጠና ዘጠኝ ሰባ ስድስት ዘጠና ዘጠኝ አዎ። እሺ።
እሺ። ስማቸውን ይነግሩኛል?
ልጅ አለም
እሺ። አመሰግናለሁኝ። መልካም ቀን ነው።